ቼክ ለማድረግ ነበር።
ትኬት ነው ትኬት ነው።
እሺ፣ እንገርኝ።
እሺ ንገሩኝ።
አስራ አንድ እሺ፣ እሺ
ሰላሳ ሶስት ዜሮ ሶስት እሺ።
እሺ ሰባ አምስት
እሺ ዊን ነው እሺ ዊን ነው።
አመሰግናለሁ።
ተርሙ ከሌላ አለ።
ሌላ አለ?
ሌላ የለም።
እሺ፣ መልካም እሺ መልካም